ወተት አለ ወይ? ሀሴት ሀላ ሀላ ሀላ አቤት መሰረት ነኝ የምታዘዝ እሺ መሴ ሀሴትን ማግኘት እችላለሁ?
ማገናኘት አልችልም፣ ግን የምትነግረኝን መጠየቅ እችላለሁ።
እሺ አሁን ስልክ አነሳም ብዬ ነበር እሺ ከስተምር ማለት ነው።
እሺ አሁን እኔ አላዘዝኩም ማለት ሰላሳ ይሁን ማለት አምስት አርባ ሁለቱ ነው
እ ሰላም እኔ እንጃ እስኪ ሌለሽ ኦርደር ነንበሩን እየቻለ
እኮ ሰላም አምስት አርባ ሁለት አዎ አርባ ሁለት አሁን አልፈልግም ማለት ያው እኔ አላዘዝኩም ነው የሚለኝ።
እሺ አስተላልፋለሁ።
እሺ ልጠብቅ ወይስ እንዴት ነው የሚሆነው?
አስር ደቂቃ ጠብቀኝ። ከአስር ደቂቃ በኋላ መልሰህ ደውልልኝ። ስምህ ማን ነው ግን?
ኃይሉ ኃይሉ እሺ እሺ
እሺ